አጠገብ hello ስዩም አቤት እንዴት ነው? ሰላም ነው አይደል?
አለ ይመስገን አለ።
አለን። ይሄ login ያደረጋችሁት የመቶ ሰባ ሰባት ነው ሀምራዊ አይደል?
አዎ አዎ።
ትኬቱ ግን የላክልኝ እኮ የሰባ ሰባት ነው።
የሰባ ሰባት ነው እንዴ?
አዎ አዎ፣ ሀምራዊ ሰባ ሰባት ነው የሚለው ሁለቴ ነው check ያደረጉትና የእናንተ ነው ሁለቱም shop መቶ ሰባ ሰባትም ሰባ ሰባትም ግን ትኬቱ የመቶ ሰ- መ- cashier ኡ login ያደረገው መቶ ሰባ ሰባት ሆኖ ትኬቶቹ ግን የሰባ ሰባት ናቸው። cashier ሰባ ሰባት ነው የሚለው
የ okay ትኬቶቹ የስንት ናቸው? የሰባ ሰባት shop ሰባ ሰባት ሀምራዊ ሰባ ሰባት አረ መቶ ሰባ ሰባት ነው መሆን ያለበት።
አዎ ነ- መሆንማ ነበረበት፣ ግን ሰባ ሰባት ነው የሚለው። ይኸውማ በደንብ ማለት closer look አድርገህ ይኸውማ መ- ሰባ ሰባት ብቻ ነው የሚለው።
እሺ እና ጄ- ጄሪ ነሽ?
አዎ አዎ አዎ።
ጄሪ አስተካኪልኛ በቃ በመቶ ሰባ ሰባት cashier three ን አስገቢልኝ።
okay እስቲ የጋ የመቶ ሰባ ሰባትማ እኮ login ብሏል። ቆይማ ቆይ አንዴማ ቆይ ይቅርታ።
ለዛ ነው ለካ የሚደብቅብን።
እም፣ አዎ እስቲ ግን አይ ትክክል ነው። እኔ ነኝ የተሳሳትኩት። አይገስ ስንት cashier ላይ የተሸጠ ትኬት ናቸው እነዚህ? cashier ሶስት ላይ ራሱ ላይ አይደለም አዎ እኛ እኮ መጀመሪያ ቅድም ከተስሽ ጋር አስተካከል ነው። የሚገርምሽ login እሺ።
ተብሎ አዎ።
እኔ back office ላይ አያመጣልን። እኛ ሰባ ሰባት የሚል እንትን የለንም shop አዎ ቶ አይ እ፣ ምናልባት እስቲ ግን ቆይማ።
እንትን ነው re- redeem ም ላይ ስትልኩልኝ አንዳንዴ ሰባ ሰባትን ትልኩልኝ ያላችሁ መሰለኝ። እሺ፣ ሰባ ሰባት የለንም መቶ ሰባ ሰባት ነው ያለን።
ግን ለምንድን ነው እንትኗ ላይ ትኬቷ ላይ ግን ሀምራዊ ሰባ ሰባት ነው የሚለው? አለ ትኬቱ እጅግ ላይ
አ ከ shop ነው የላኩልኝ ፎቶ አንስቼ ልኬ ነው።
ነው ፎቶ አንስተ ነው። ይኸውማ ፎቶን እስኪ ይኸውማ እያወራ እሺ፣ የሆነ እንደ zoom አድርጋትና
አለያው
ሀምራዊ ብሎ ሰባ ሰባት ነው የሚ- የሚያሳየው። አዎ
አዎ ሰባ ሰባት ነው የሚለው። አዎ።
አዎ፣ ሰባ ሰባት ነው የሚለው እና ልክ ለዛ ነው ልትከፍለው ሰርሚቱ ስትል ያልፈቀደላቸው ለዛ ነው redeem እንዲያደርግ።
your login is not authorized to redeem the bet placed ይላል by another user ነው የሚለው እና I think አዎ።
እያደረገ ያለው እንደሌላ ተጠቃሚ ነው።
አዎ። ስለዚህ በቃ ጄሪ በመቶ ሰባ ሰባት cashier three ን አስገቢልኝ እዛው ጋር አየር ላይ hello